ሄሎ
ሰላም ነው።
ሰላም ጤና ይስጥልን ቤት ቤት
ብር ትራንዛክሽን ላይ አየር ላይ በቻፓ ስከፍል እሺ ወደ ዌብሳይቱም አልገባም፣ ወደ ችግር ቴሌብርም ነበር አል- መቶ መቶ ብር ሁለት ጊዜ ልኬ ነበር በሲቢ ብር እና በ- በቴሌ ብር።
ከአካውንት ቆርጧል አዎ ቆርጧል።
እስቲ በስ ቤት ቁጥር ከይ ነው
አዎ
እሺ check ላድርግ ትንሽ ጠብቅ
እም።
መቼ ነበር ያደረከው
ለሀያ ስድስት
እሺ በስንት
ሀያ ስድስት አስራ አንድ
deposit ነበረ
አዎ deposit ነበር ያደረኩት።
Hello ወይ በሀያ ስድስት የነበሩ መቶ ብር እ፣ deposit ኦች ሁሉም fail ሆነ ወደ ቤት ወደ account ነው የተመለሰው። ወደ በምንድን ነበር ያወጣኸው? ቴሌብር ነው CBE ነው?
በ CBE እና በቴሌ ብር deposit አድርጌ ነበር መቶ መቶ ብር።
ሁሉም ሁል- ወደ account ነው የተመለሰው። ወደ ቤት ቤት ስላልገባ failed ብሎ ተመልሷል።
ከ account ኤ ደግሞ ቆርጧል። ምንድን ነው የማደርገው?
ከ account እኛ ጋር አሁን እዚህ ጋር failed ብሎ ካሳየኝ አልቆረጠም ማለት ነው። failed ካለ አይ።
ወደ account ነው የሚመለሰው። በቀኑ አድርገህ እስኪ check አድርገው። መልሶልሃል፣ revert አድርጎታል።
አይ አሁን ገባሁኝና check አደረኩኝ balance ም እና ቴሌግራም አሁን ላይ ደግሞ አይደለም check የምታደርገው ቀኑ በሀያ ስድስት አይደል?
አዎ በሀያ ስድስት አድርገህ check አድርገው። ዛሬማ አይኖርም ተጠቅመህበትም ስለሚሆን check አድርገው። እ፣ ቴሌብርንም CBE ንም
አይ check አድርጌያለሁ። team ግን በቴሌግራም ደግሞ አሁን እ፣ support team የሚለው አለ አይደለ? የእናንተ ፊት እሺ።
በዛ ገብቼ ፎቶ ላክልኝ ብሎ እ?
ፎቶ ልከህልን ነበር። ስምህም አለ አዎ።
በምስሉ ቴሌግራም ላይ ዳዊት ዳዊት ዳዊት
አዎ።
ዳዊት ማን ነው?
ቴሌግራም ስሜ ነው?
እ
ስም ነው ወይንስ
ቴሌግራም ስምክ
ዴቭ ጁኒየር ነው የሚለው?
ጁኒየር ብቻ የሚለው ነው።
አዎ ጁኒየር ብቻ ነው።
አዎ ግን አሁን ወደ ብሩ ገብቷል ነው የሚልክ። ሲቢ እና ቴሌብር ላይ ነው እሱም ያለክ አይደል?
አዎ አሁን ያለውን ኬዝ አየና ቼክ አደረገና አሁን ይብ- ቻፓዎችን ጠይቀናል።
እሺ ትንሽ በይ ላንተ ጠብቅ ምላሽ።
ከልጁ ጋር እሺ
ሄላው
ሄሎ ሰላም ነው አባ።
ሰላም ነው አለን አለን።
አሁን ቴሌግራም ላይ ል- ቻፓዎችን አሳውቀናል እንዲገባሉ ምላሽ
እሺ ይደርሰዋል ብለኸኝ ነበር። ከዛ እሺ ብሩ ገብቷል ብለኸኝ ነበር። በኢሲቢም የቴሌ ብሩ እም፣ እም፣ አልገባም።
አልገባልኝም።
ቻፖች ደን ብለው እንትሳሉ። እሺ የቤስት ቤት ስልክ ቁጥር ንገረኝ እስኪ።
እ? የቤ- የቤት ያ የከፍ- አስራ አራት ሰላሳ ሶስት ሰላሳ ሶስት
አስራ አራት ሰላሳ ሶስት ሰምቻለሁ። እሺ ሰላሳ ሶስት እሺ ሰባ ሶስት ሄሎ ሄሎ
ወይ አባኳኝ አንዴ አንዴ እያየሁ ስለሆነሽ ትንሽ ጠብቅ። hello
ወይ አባ እሺ፣ ቻፓዎችን ድጋሚ ያናግርልህና ወይ ከዛሬ በፊት ካስገቡት check አደርግልሃለሁ ወይም የገባበት ቁጥር ሌላ ካለ እንዲ እንዲ እንዲ ጠይቃቸዋለሁ። እሺ፣ ቴሌግራም ላይ አናግርሃለሁ።
እሺ እሺ